Hello hello ስፖርት ነው የምንረዳው?
ሁሉ ስፖርት ነው።
አዎ ነው።
አይ ትናንት ብር አውጥቼ አጋጣሚ withdrawal ማለት ነው ቀንሶብኝ account ኡ ላይ ማለት ነው። ወደ account አልገባም ወደ ቴሌ ብር ማለት ነው። እና ስ- ስደውል በ በቴሌግራም ላከው ምናምን ብለውኝ screenshot አድርጌ የቆረጠብኝን አክቤ ልኬ ነበረ። Even መቼ ነው የላኩት?
ትናንትና ማታ ጀምሮ ነው የላኩት። አራት ሰዓት ላይ ነው የቆረጠብኝ። ከአራት ሰዓት ከሶስት ደቂቃ ላይ ፎቶ አንስቼ ምናምን screenshot አድርጌ ልኬ ነበር። ግን አሁንም ሁሉ ስፖርት ላይ አልታየም።
ማን ነው ስሙት?
ኑሩ የሱፍ እ
ኑሩ ኑሩ
ኑሩ ነው የሚለው ቴሌግራም ላይ ስሙት።
አዎ NU ነው የሚለው አዎ፣ NU ነው የሚለው እ?
NU ብቻ
አዎ NU ነጥ dot Y እ?
እሺ፣ አንዴ ቆይ፣ ያየሁልዎት ነው።
እሺ አዎ አሁን ተከፍቷል
እም፣ ስልኮትን ይላኩልን።
ስልኬን እዛው ቴሌግራም ላይ አ
Hello አሁን ደርሶናል፣ አስተላልፈናል። መልስ ስናገኝ እናሳውቆታለን።
እሺ እሺ እሺ፣ መልካም ቀን።
አመሰግናለሁ